ሄሎ
ትቆያለህ እንደ አባ እ?
ካንስል አይደለ ልኬልሽ ነበረ ምን ልኬልሽ ነበር አይደለ?
አረ ማንም አልደወለልኝም በምንድን ነው እንደመጡ ማውቀው ማንም አልደወለልሽም?
አዎ
ኦኬ ከአፄ ዮሐንስ ኢንፊኒት አይደለ?
እም አይ ደውላት ብዬ ሰጥቼዋለሁ ስልኩን እና ስልኳን አይሰራም Switch off ነው ምናምን ብሎኝ ነበረ።
አረ ክስ ነው Okay በቃ ቆይ ሌላ አይልሻለሁ።
እሺ